ባረኮት ባረከልኝ ሕይወቴን በመዳፍ ዳሰልኝ እልፍኜን ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? አንተው ማልቀሻዬ አንተው ለመጽናኛዬ ትከሻው ነው እንጂ እኔ ማመኑ እንጂ በፈረሰው ባትቆም በጎደለው ባትሞላ በከንቱ ነበር የማይጨበት ጥላ ባረኮት ባረከልኝ ሕይወቴን በመዳፍ ዳሰልኝ እልፍኜን ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? አላማኔ ነኝ አንተው ነህ አላማዬ ታይልኝ ኢየሱስ ታይልኝ ባርማዬ ውድቀቴን ወድቀህ ሆነኛል ከፍታ ምስክርነቴን አይዳኘው ሁኔታ ባረኮት ባረከልኝ ሕይወቴን በመዳፍ ዳሰልኝ እልፍኜን ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? መንግስትንና ጽድቅን አስቀድሜ ሳገለግል ስሮት ስዘምርልህ ቆሜ አንዳች የሌለኝን ሁሉን ጨምረህልኝ ወሸርከኝ በፍቅር ጎጆዬን ሰርተህልኝ ባረኮት ባረከልኝ ሕይወቴን በመዳፍ ዳሰልኝ እልፍኜን ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ትናንትና ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? አያልፍም ባልኩት ላይ ያልፈበት ወዳጄ ባረኩ በንባዬ ከመስቀሌ ወርጄ ምን ዜማ አለኝና ዜማ የልቀይር እንደ ሰው አይደለም ያለውት እንዳንተነ ባርኮት ባረገልኝ ወቴን በመዳፍ ዳሰልኝ እልፍኜን ትናንትናን ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ትናንትናን ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ባርኮት ባረገልኝ ሕይወቴን በመዳፍ ዳሰልኝ እልፍኜን ትናንትናን ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው? ትናንትናን ትናንት ያልኩት ባንተ ነው ከአንተ በቀር ነገስ ተስፋዬ ማን ነው?